Hello hello ጤና ይስጥልኝ ከቢጂ ኢትዮጵያ ነበር የምደውለው።
እ ጤና ይስጥልኝ ከቢጂ ኢትዮጵያ ነበር የምደውለው።
ከቢጃ ኢትዮጵያ አዎ ከቢጂ ኢትዮጵያ ነው የምደውለው።
እሺ
ትልቅ ሰው የለም
የለም የሉም?
አዎ ሌላ ሰው ወይ ላገናኝሽ?
እሺ የጥገና ክፍሎች መጥተው እንዳጧቸው ይንገሩልኝ።
እ ቦታው ላይ አዎ መጥተው በተደጋጋሚ ስልክ ቢሞክሩ ማንሳት እ፣ እምቢ ስላሏቸው ተመልሰው ሄደዋል። እሱን ለማሳወቅ ነበር። ማሽኑ እንዲገጠምላችሁ አመልክታችሁ ነበር።
እ፣ ወይ የሌላ ሰው ስልክ ቁጥር ልስጥሽ? ይሄኛው ሄደዋል already ሄደዋል። ግን አዎ።
ለሌላ ቀን ስልካችሁን ክፍት ያድርጉ ወይም ደግሞ የቤቱ ባለቤት ሲመጣ በድጋሚ አስመዝግበን። እሺ፣ እናመሰግናለን።